Hello መጽሐፍ ላከው።
ሰላም ነው።
ሰላም ነው። ጤና ይስጥልን። Donkey Tube ነው ያንተ ወጣ
ሄሎ ሄሎ። ጤና ይስጥልን። Donkey Tube ነው ምን ልታዘዝ።
YouTube ለመማር ነበር።
እሺ ዋጋውን
ሄሎ
ሄሎ።
አቤት።
እሺ ይቅርታ፣ ትንሽ ድምፁ ራቅ ስላለብኝ ነው። ጤና ይስጥልኝ። ስምዎትን ማን ልበል ዘላለም እባላለሁ።
ዘላለማን ዘላለም ኩማ።
ዘላለማ
ኩማ ኩማ
ስማ
ኩማ።
ኩማ። እሺ Okay፣ ስልክዎትን ይነግሩኛል?
ዜሮ ዘጠኝ ሀያ ሰባት
እሺ
ስልሳ ሶስት
እሺ
ስልሳ ስምንት
እሺ ስልሳ ስምንት
ሌላ ወይ ወይ ሀያ ሰባት ስልሳ ሶስት ስልሳ ስምንት አሉኝ። ትንሽ ከኋላ ስልሳ ጫጫታ ስምንት ያለበት ድጋሚ ስልሳ ስልሳ ስምንት ስልሳ ስምንት ድጋሚ
እሺ ከየት አካባቢ ነበር የደወሉልን?
ጅጅጋ ሶማሌ ክልል ጅጅጋ
እሺ ማስታወቂያው ምን ላይ ነበር ያዩት?
እም፣ TikTok ላይ social media ላይ
እሺ class ኡ online እና በአካል ያለው ስለዚህ እርስዎ ራቅ ስለሚሉ ኦንላይን እናድርገው።
Okay online እና ክላ ኦንላይን እሺ ኦንላይን እና ከለ- በአካል ነው class በአካል እየሰጠን ነው።
Okay በአካል ምን ምን በአካል ይላል?
አዲስ አበባ ነው የምንሰጠው፣ ሀያት ነው። ስለዚህ ኦንላይን ይሁንልዎ።
ይቻላል
Hello አዎ አዎ ይሁን እሺ ኦንላይኑ የሶስት ወር ኮርስ ነው። ወር ከአስራ አምስት ቀን በሳምንት ሁለት ቀን በ email ዎ comedian እሸቱ ያስተማረውን ቪዲዮ የምንልክልዎት የሆነ በሳምንት አንድ ቀን ደግሞ ከኮሜዲያን ሸቱ ጋር Zoom meeting ይኖረውታል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው።
አጠቃላይ ስንት ሆነ ማለት በ credit አስራ አምስት